ሄሎ ሰላም ጤና ይስጥልኝ ዲስትሪ
ጤና ይስጥልኝ ሲስተር።
እሺ ምን ነበረ?
ኤግዚት ላይ ማታ እሺ ነው አረሱ የብርና ላይ ብር ላይ አልገባም እስካሁን ስንት ብር ነበር?
አስራ ሁለት ሺ ሁለት መቶ
እሺ ቤስት ቤት ቁጥሬ ነው
ሳንቲም ላይ ይሄ ነው የደወልክበት?
አዎ እሺ ቼክ ላድርግሎት። እሺ መስመር ላይ ጠብቅ። ቴሌብር ቁጥር 0903 36 67 84 49 ነው።
አዎ
እሺ ደርሶላል። እሺ check አድርገው።
አይ sister thank you so much እሺ እናመሰግናለን። እኛም መልካም ቀን